አቤት
ይስጥልኝ።
አብሮ ይስጣን
ጤና ይስጥልኝ አልኩማ።
አብሮ ይስጠን እኮ አልኩ።
አብሮ ይስጠን ነው። okay እሺ። መኪና ስልክሽን ቲክቶክ ላይ አይቼ ነው።
እሺ
እ፣ ብድር ያለበት መኪና ወይም ባንክ ያለበት ነው የፈለኩ።
ራሱ መጀመሪያ የተመቻቸለት
እንደሱም መሆን ይችላል፣ አሊያ መመቻቸትም ይችላል።
ምን አይነት
እ ምን አይነት መኪና ነው የፈለከው?
እ፣ ያሪስ ወይ ቪቲዝ
እ፣ ቪት የለንም፣ compact ግን አለን።
ምን አልሽኝ?
ኮምፓክት አለን።
ኮምፓክት አለን። እሺ ስንት ብር ነው የሚባለው?
እ፣ ሁለት ሺ አስር ሞዴል አለ። አስራ ዘጠኝ ከሀምሳ ነው የሚባለው።
እሺ እዳም ያለበት አለ፣ የሚመቻችለትም አለ።
okay። እኔ አንድ ሚሊዮን ነው እጄ ያለው።
ሁለት ሺ ስድስት ሞዴል አለን። አስራ ሰባት ከሀምሳ የሚባል
ሁለት ሺህ ስድስት አስራ ሰባት ከሀምሳ አዎ፣ እሺ የቱ ጋር ነበረ እንትናችሁ? እ፣ መስቀል ፍላወር መስቀል ፍላወር። እሺ ማዝራ ሆቴል ፊት ለፊት። እሺ እሺ